ለምን በእንትን እኮ ድሮጋ ባኮች የምንለወደው
እንትን የሆነ እንትን እቃ ፈልጌ ነበርና ታዝዤ ጀሞ አንድ አለ ተብዬ ነበርና እሱን ለማወቅ ነበረ።
ምን
ይሄ እንትን አጥንት ተሰብሮ ነበርና እሱ ውስጥ የሚገባ ብረት ነው።
ኦ እንደ ብሎን አይነት ማሰሪያ አዎ ማሰሪያው
ኦኬ እሺ እ እንትን ታዞልሽ ነው ወረቀቱ አለሽ አለኛው ይሻለው ምን ያህል ማለቴ size ኡን ማወቅ ፈልጌ ነበር ባለ ስድስት ነው የሚለው ባለ ስድስት ነው ሶስት ነጥብ አምስት M የሚል እና ከዛ ባለ ስድስት ይላል ሶስት ነጥብ አ- ሶስት ነጥብ አምስት DC ይልና ሶስት ነጥብ አምስት M የሚል እና ስድስት ይላል
ሶስት ነጥብ አምስት በስድስት አዎ
እሺ አንዴ መስመር ላይ ጠብቂ እሺ
ሄሎ
ሄሎ እ ለምን ቦታ ነበር የተፈለገው ለስብራት ነው ለምንድን ነው የታዘዘልሽ ለ- ለስብራት ነው ምን አካባቢ ላይ እጁ ላይ ነው ለእጅ አዎ
prescription ኑን እ እንትን ወረቀቱን ፎቶ አንስተሽ ቴሌግራም ላይ ልትልኪልኝ ትችያለሽ ትክክለኛውን እ አይቼ እንድነግርሽ እሺ እችላለሁ እ እሺ ስልክ ልስጥሽ እሺ
ወይም ያንቺን ስጭኝና hi ልበልሽ እሺ በቃ እሺ ዜሮ ዘጠኝ እሺ ዜሮ አንድ ዜሮ አንድ ዜሮ ሰባት ዜሮ ሰባት አስራ ዘጠኝ ሀያ አምስት አስራ ዘጠኝ ሀያ አምስት እሺ መልሼ እደውልልሻለሁ እሺ እናትሽ